ሄሎ ጤና ይስጥልኝ ዲስትሪክት
እሺ አሁን ዘጠና ሶስት ስልሳ ላይ ደውዬ መልሰነዋል ወደ ቤት ስሪት ብለውኝ አልገባልኝም።
ምንድን ነበር?
ከቤት ስሪት ወደ ቴሌብር ትራንስፈር አድርጌ አልገባልኝም።
አሁን በደወልክበት ቁጥር ነው?
አዎ እሺ መቼ ነበረ?
ከትላንት ወዲያ
አዎ እሺ ቼክ ያደረኩልን እሺ።
ወደ bet bet account ተመልሷል። እሺ check አድርገው።
አሁን check አድርጌው እኮ አልገባም አሁን አይ ነበር።
አሁን አሁን ነው።
እሺ እሺ check አድርገው።
አመሰግናለሁ።
እሺ እሺ
እሺ።